የለ ዘርና ነባር በግዕዝ አገባብና ነባር ለ በቁሙ ን ለለ እየ መንገለ ወደ ዘንድ ምስለ ጋራ በቀለ ስለ እንደ ተክለ ፈንታ ያህል እለ የ እለ እነ እነ እንበለ ያለ አሉታ ሳ ካዕብ ዘርና ነባር ምኢሉ ችፍርግ ሰድሉ የሽል ቤት ሴኬሃሉ ሴኬሉ የወርስም ቀርጠፋሉ ናርጅ ቀጸፈሉ የወረንጦ ቤት በርኔባሉ እንቁ በዲባሉ ሰይጣን ተክሉ የበጋውራ አርስጣጣባሉ የጥንቁላ መጽሐፍ አርስጣጣሉ ጠንቋይ እሉ እሊያ ወይም እነዚያ ከሰሉ የዕብራይስጥ ዘጠነኛው የዕብራይስጥ ዘጠነኛው ወር ታህሳስ ይብሉ ወንዝ ይብሉ ይላሉ ሳልስ ዘርና ነባር ሀበባዲ ሴሰኛ ሁብሊ የዳዊት እናት ሄንባሊ ጤፍ መምአሊ ከዳተኛ መጥፍሊ አጥፊ መጥፊያ ማንዮባሊ ጠበቃ ማዮባሊ ዋስ ቆሊ ቆሎ ቤርዜሊ የሰው ስም ኔስታሊ የመስክ እባብ አቦሊ ክፋይ ወርቅ ድሪም አዮባሊ ተሟጋች ኢሉሊ የዕብራውያን ስድስተኛ ወር መስከረም ኢኑሊ የእሳት ራት ኢናጦሊ የግመል ጊደር ኤሊ ኤሊ የሰው ስም ወአሊ ሎሌ ደማሊ የአንበሳ ምስል ጣዖት ገርደሊ ዳኛ ጠሊ ፍየል ጠቃሊ አመፀኛ አመፃ ጠንቋሊ ጠንቋይ ጦሊ ዘሆን ፈሃሊ ሰካር አመንዝራ ፈሃሊ ተቆናጣሪ ራብዕ ዘርና ነባር ሃላ ወንጌል ሄላ ምንጭ የበለስ ቋንጣ ማቱሳላ የሰው ስም ሰረገላ ሰረገላ ሰቀላ ድንኳን ሰንቢላ ጋሬዳ ሰንቦላ የኮከብ ስም ሰግላ ሾላ ሰፌላ የአገር ስም ሳላ ሳቤላ የሰው ስም ሴቅላ የአገር ስም ሴፋላ ሴፈላ የአገር ስም ቀበላ መቀበል ቀበላ መቀበል ቅበላ ቀቢላ ቃቤላ ማሽላ ቀጸላ ዘውድ አክሊል ቀጸላ ቆብ እባኔ መሸፈኛ ቀጸላ ራስ ቁር ቃቤላ ማሽላ ቃውላ የበጋውራ ቆላ ቆላ ወንዝ ቢጾላ ፍቅር ተኩላ ተኩላ ነጣቂ ጠላት ቴክላ የሴት ስም ቶላ የሰው ስም ናላ ናላ አናት አለላ አለላ ቀይ ቀለም የገባ አላ እንጂ አሜከላ አሜከላ እሾህ አግላ ቅጥር አጥር እብላ ጨረቃ፣ ከኋላ ኋላ፣ ኳሄላ ጥንግ፣ ኳስ፣ ጊጤ፣ ኳሄላ ዓላማ የአደባባይ ግንድ፣ ኳሄላ የአደባባይ ጭቃ፣ የጥፍር እድፍ፣ ኳሄላ የፋሮ ጉድጓድ፣ አሮጌ ሰገባ፣ ዋዕላ ውዕላ፣ ቡሆር፣ ዘሊላ ዘንጋዳ፣ ዜብላ የሴት ስም፣ ዝዕላ ክበብ የሌለው ቆብ፣ ደሊላ የሴት ስም፣ ደንጎላ ሱፍ ዳቤላ የፍየል አውራ፣ ተባት፣ ገሊላ ገልገላ የአገር ስም፣ ገብላ ገንዳ፣ ገይላ አሞሌ፣ ገደላ ፍሪዳ እርብ እርድ ጥምብ፣ ገደላ ፍሪዳ እርድ ጥምብ፣ ጋላ ጭፍራ የሻለቃ፣ ጌልጌላ ሰማይ፣ ግላ መሸፈኛ ጨለማ፣ ጤቀላ ጥምቅልባላ የሴት ስም፣ ጵርስቅላ የሴት ስም፣ ጵርስቅቅላ ሽቱ፣ ጺላ ጭቃ። ሀምስ ዘርና ነባር ሀለሌ አለሌ ኮርማ፣ ሀሌ እምቅድመ ዓለም የነበረ፣ ሉዓሌ ከፍታ ሰማይ፣ መንተሌ መንትሌ ጥንቸል፣ ስንሳሌ መያያዝ፣ ስንዳሌ ስንዴ፣ ቢረሌ ብርሌ፣ እንቁ ማርያም፣ ብልባሌ ያረጀ ጨርቅ፣ ትብሌ ጥብቆ፣ ሴደርያ ኪታ፣ ንስታሌ ምስል፣ አሞሌ አሞሌ፣ አሌ ወዮ፣ እገሌ እገሌ እከሌ ኩፋሌ መክፈል የመጽሐፍ ስም፣ ኩፋሌ ግምጃ፣ ኪሰሌ ታህሳስ በዕብራውያን፣ ወይሌ ልቅሶ፣ ደጓአሌ ሰሌን፣ ደጓዕሌ የሰሌን ቀሚስ፣ ዳሌ ዳሌ የጀርባ አጥንት፣ ድንጋሌ መደንገል ድንግልነት፣ ጋሌ እባቧ ጫሞራ፣ ጋሌ አዞ ኩርፋፊያ እባብ፣ ጽሌ ታቦት። ሳድስ ዘርና ነባር ሐመል የኮከብ ስም፣ ሐምል ጎመን የኮከብ ስም፣ ሐሰል ዳውላ፣ ሐራድል ጅብ፣ ሐርቀል የሰው ስም፣ ሐቃል አርበኛ ቀማኛ፣ ሐቃል ቦለድ ባላገር፣ ሐቅል ምድረ በዳ፣ ሀብል ገመድ ነገድ ወገን፣ ሐንጸዋል አረማሙ፣ ሀየል ዋላ፣ ሀያል ኃይለኛ ብርቱ፣ ኃይል ኃይል ሰራዊት ወገን፣ ሀይከል መቅደስ ታቦት፣ ሀግል እግር ብረት ድሃ፣ ሁል ዕቃ፣ ህለል የጨረቃ ምላት፣ ህምል ሸክም ጭነት፣ ህሳል ልባብ፣ ህንበል ብርኩማ፣ ህንባል ኮርቻ፣ ሕዝቅኤል እግዚአብሔር ያጽና- ያ- ያጽናናል፣ ለባሴ መስቀል ስለ ሃይማኖት መከራ ተቀባይ፣ ሉል ምሉ ሉል፣ ልዑል ታላቅ ከፍ ያለ፣ መሀፒል ሸማጣዊ አቀላቃይ፣ መሰግል ጠንቋይ፣ መስቀል መስቀል መስቀያ መከራ፣ መስተላውል ጥርጥር ተጠራጣሪ፣ መስተላውል መቅበዝበዝ ቀበዝባዛ፣ መስዕል ለማኝ አማጣኝ፣ መስዕል ሟርተኛ ጠያቂ፣ መርጡል ተራዳ አምድ ወቦ አዳ- አዳራሽ፣ መቅ- መቅ- መቃል አራቢ ፋቂ፣ መቋል ጮማ ስብ፣ መብዓል መያዣ መሳሪያ መስሪያ፣ መተንብል ለማኝ አማላጅ፣ መታህል መታህል ዘዋሪ ስደተኛ፣ መትአንተል አንጎራጓሪ፣ መንዛህልል ቦዘንተኛ፣ መንዲል መሐረሚያ ሸማ ግምጃ፣ መንገል ጌጥ፣ መዋዕል ዘመን ቀኖች፣ መዝለል መሎጊያ፣ መድበል መከማቻ መሰብሰቢያ፣ መጠንቁል ጠንቋይ፣ መጠንግል ተርጓሚ አነባቢ፣ ሚካኤል ማን ነው እንደ አምላክ፣ ማዕበል የባህር ሞገድ ገጽ 52 ማ- ማዕበል አክሊል ሰይፍ መሳሪያ፣ ማዕበል ብልጭታ፣ ማዕከል መካከል፣ ሜል ወንጌል፣ ምህለል መከማቻ፣ ምስሃል አጎበር ል- ልብሰ ታቦት፣ ምስል ጣዖት ምስል፣ ምስቁል የተመሳቀለ፣ ምትእዛል የመለያየት ስራ፣ ምንሃል እንግዲህ ስጋ፣ ምዕቃል ምንጭ፣ ምዝላል የወይን ሳንሳ፣ ም- ምጽሃል ሰሌዳ፣ ምጽላል ጥላ መጠጊያ ዳስ፣ ሰማኤል ሰይጣን፣ ሰቅል ሶስት ሩብ ሚዛን፣ ሰናስል ሰቅል ሰንሰለት፣ ሰንበል ዛላ፣ ሰንቢል ሰንቡል ጣዖት፣ ሰውተል ሾተል፣ ሰዋትል ሾተሎች፣ ሰይቀል እንዝርት መወልወያ፣ ሰይል ልቅሶ ወዮ፣ ሰይል አራስ ልጅ ጨቅላ ሽል፣ ሰገል እውቀት፣ ሰፈርኮል ሰፈርጎል እንቅርት፣ ሰፋዲል የእንግዲህ ልጅ፣ ሱሃል የኮከብ ስም፣ ሱራፌል የመልአክ ስም፣ ሱቱኤል የሰው ስም፣ ሲኦል ክፉ ክፉ ቦታ ጥልቅ ጥልቅ መቃብር ክፉ ቦታ ጥልቅ መቃብር፣ ሳህል ይቅርታ ምሕረት፣ ሳሙኤል ከእግዚአብሔር የተ- የተለመነ፣ ሳሪል መልአክ፣ ሳትያል የሰው ስም፣ ሳጥናኤል ዲያብሎስ ሰይጣን፣ ሴፌል የአገር ስም፣ ስዕል ስዕል፣ ሶቤል ጋሬዳ፣ ራሄል የሴት ስም፣ ራጉኤል የመልአክ ስም፣ ሮቤል እነሆ ወንድ ልጅ፣ ቀልቀል አፋፍ፣ ቀርጤል ናርጅ አገልግል፣ ቀዘል ሚዳቋ፣ ቀፋዴል ጽዋ፣ ቃል ቃል ድምፅ፣ ቃቁል ቃጭል፣ ቃቄል ቃጭል፣ ቃየል ዕቃ ጦር፣ ቆሪል ግመለኛ ግመል ጠባቂ፣ ቁል ቁል ዘለላ፣ ቁልቋል ቅንጭብ፣ ቁማል ቅማል፣ ቁንጽል ቀበሮ ቅዳጅ በቀል በቀል መበቀል በቅል በቅሎ በዓል ክብር በዓል በዓል ጣዖት በድል ባቄላ በጸል ነጭ ሽንኩርት ባቢል መበተን ዝርወት ባቱል ድንግል ባቱኤል የሰው ስም ባዕል ባለጸጋ ክቡር ቤል የጣዖት ስም ብሂል ማለት ብርክኤል የኮከብ ስም ብርያል ሰይጣን ብጻል ቁራሽ ብጣሽ ቦጸል ነጭ ሽንኩርት ተብሲል ንፍሮ ተክሊል የሕግ ግቢ ቴቀል ዘመነ ወንጌል ሚዛን ስላዮ ትሁል አ- አሰጅ ነኮላል ዙረት ነገል እንኩርኩር ኒል ሰማያዊ ቀለም ናፊል የኮከብ ስም ናፌል የራእይት ወገን ረጅም ስም ረጅም ኔባል አብሻት የ- ያ- የ- የሀገር ስም ንሁል የፈረስ ጠ- የፈረስ ጠፍ የፈረሰ ጠፍ የሆነ ማለት ነው። ንሁል የፈረሰ ጠፍ ንሁሉል በስኳር ራሱ የዞረ ንዋየ ሐቅል ዕቃ ጦር መሳሪያ ንዝህላል ስንፍና መት- መታከት ኃጢአት አህሰል ዳውሎች አስካል ዘለላ ፍሬ አርያል የአገር ስም አቅል ጥበብ አሳብ ብልሃት አቅል አእምሮ አባል አካል አቢባል የጣዖት ስም አቤል አላፊ አብሪል አዋጅ አብኡል ፈፋ አኤል ሰቅሰቅ ጠባብ ፋቂ አእዳል ማስ ልብ- ልብሰ ቁጣ አጻአል ማስ አካል አካል አክሊል አክሊል ዘውድ አውል ጤዛ አውጤ በድል ባቄላ አዛል ብርቱ ኃይለኛ ታላቅ አይሉል ኤልኡል የዕብራይስጥ ሰባተኛው ወር መስከረም አድል በርኖስ አግል ጀጎል አጥር አግዋል በረቶች አጽናዋል ሲናር ገንጭ ውባል ኮረፍታ ዮቤል የ49 ዘመን ዘመነ ህድገት ሰባቱን ዓመት አንድ እያሉ ሰባት ሱባኤ ኢዮቤል ቀንደ መለከት የሰው ስም፣ ኢዮ- ኢዩኤል እግዚአብሔር አምላክ ነው። ኤል አምላክ ስማ ስማ፣ እሄል የተምር ዛፍ የበለስ ቋንጣ፣ እል ተውሳክ የነገር ጭምር፣ እስራኤል የ- የእግዚአብሔር እስጥንቡል ቤተ ንጉሥ ጀግና፣ እክል እህል እክል እችላለሁ፣ እዋል ውርንጫ ግልገል፣ እጎል እገል ልጅ፣ እጉል የተተ- የተቀማ የተበደለ፣ ከል የሐዘን ጥቁር ልብስ፣ ከል መጻጻ፣ ከሲል የዕብራይስጥ ዘጠነኛ ወር ታኅሳስ፣ ከርሚል ችፍርግ፣ ኩል ህዳር የዕብራይስጥ ስምንተኛ ወር፣ ኪሩቤል የመልአክ ስም፣ ኮል እንኮይ ሎሚ፣ ኮሞል እሼ ኩህል ኩል ኩልኩል ጉንዳን ወይጠል ድኩላ ዘብሂል የሰው ስም ዙሃል የኮከብ ስም ዚፋል ሽንብራ ዛይጎል ዛጎል ዜቡል የጣዖት ስም ዝብል ውስ የብረት አር ደማአስካል የወይን ጠጅ ደንቀል ጋጋኖ ደወል መጥቅ መራዋት ደወል ሰበካ ዳርቻ ደወል ዙሪያ አውራጃ ደገል እግር ብረት ጋጋኖ ዳንኤል እግዚአብሔር ፈራጄ ድንብእ እኩል የጉማሬ ወጥመድ ድንግል ቆንጆ ጥብቅ ገብርኤል የእግዚአብሔር ሰው እግዚ ወገብር ጋሜል የፊደል ስም ስም አምላክ ጋብኤል የሰው ስም ጌልጌል ሰማይ ግንፋል ጡብ ግንብ ጎል በረት መጋጮ ጎገል እንኩርኩር ጎራድል ጅብ ጠል ውርጭ ለምለም ጤርዜቤጤል ቄስ ጥሉል የለመለመ ለምለም ጸበል ትቢያ ጸናጽል ጸናጽል ሻሁራ ጸንቢል ሽፋሽፍት ቅዳጅ ጸንቢል አጥላስ የሐር መጎናጸፊያ ጻህል ወጭት ገበታ ጻፊያ ጽሉል ደንቆሮ ጽላል ጥላ ምሳሌ ጽቡል ትቢያ የመላበት ጽንብላል ብራብሪት ጽንጉ- ጽንጉል ፉግ ጽንጵላል ብራብሪት ፈልፈል ምንጭ ዝሆን ፉል ባቄላ ፋል አሾክሿኪ ፍሂል ሰካር ዘማዊ ፍልፍል በርበሬ ፍያል ፍንጃል ሱልጣን ሱልጣን ሳብ ዘር እና ነባር ሃሎ አለ ሃሎ የሰው ስም ሉሎ ሰይጣን ሊሎ ወፍ ሶስት ጉተና ያለው ላህሎ ወገል ከርፈዝ ሎሎ ሎሎ አሞራ ሎ ኮረፍታ ማዕሎ ዶማ ሴሎ የአገር ስም ሴከሎ የወር ስም ሰቅሎ ሚዛን ቀርጠሎ ቀርጠፈሎ ናርጅ አውሎ ብርቱ ነፋስ ኤሎ የአገር ስም ከሎ ቅቤ ከበሎ ቀለበት መጾረ ታቦት ከንበሎ ወለባ ጸለሎ ጥላት ጼተሎ ጉሽ ጠጅ ጼተሎ የሚያሰክር መጠጥ ፋሎ ከረጢት ሙዳይ